ጤና ይስጥልኝ ሰላም ነው hello negative ነው
ይሰማኛል
እንትን ነበረ እርዳታ ፈልጌ ነበረ ልጄ ታማ በምን መልኩ ነው እንትን ማድረግ የምችለው ይዤ መጥቼ ነው ወይስ
ያው እኛ አሁን የበጎ አድራጎት እርዳታ ምዝገባ አቁመናል ለጊዜው እየመዘገብን አይደለም ከአንድ ሺህ አምስት መቶ በላይ የተመዘገቡ ሰዎች ወደ እጃችን ላይ ስላሉ የእሱን እየሰራ እና ምዝገባ አቁመናል ስለሞላ ማለት ነው
እሺ መቼ ነው የምትጀምሩት ያው እነዚህን ሰርተን ስንጨርስ
አንድ ሺህ አምስት መቶ በቪዲዮ ነው ወይስ በእንትን ነው በቪዲዮ ነው የምንሰራው ቪዲዮ እንሰራና ወይ ቲክቶክ ላይ ወይም ዩቲዩብ ላይ post ይደረጋል ማለት ነው okay እሺ ነው እሺ በቃ ልደውል ሌላ ጊዜ
እኛ ስንጨርስ ቲክቶክ ላይ እና ፌስቡክ ላይ እናሳውቃለን
እሺ እሺ መልካም